ድንግል ማርያም ድንግል የሴቶች መመኪያ የሴቶች አክሊል የሴቶች አክሊል የሴቶች መመኪያ የሴቶች የሴቶች አክሊል ሰላም ላንቺ ይሁን ሰላም ላንቺ ይሁን ሰላም ላንቺ ይሁን የሁሉ እመቤት የሁሉ እመቤት የኃጥአን ተስፋ የጻድቃን ሕይወት የጻድቃን ሕይወት የኃጥአን ተስፋ የጻድቃን የጻድቃን ሕይወት ሰላም ላንቺ ይሁን ሰላም ላንቺ ይሁን ሰላም ላንቺ ይሁን የሁሉ መሬት የሁሉ ወዳጅ የጽድቅ በሰላም የዓለም አማላጅ የዓለም አማላጅ የጽድቅ በሰላም የዓለም የዓለም አማላጅ ሰላም ለወለድሽው ሰላም ለወለድሽው ሰላም ለወለድሽው አምላካችንን አምላካችንን ሰማይና ለማይ መላእክት የሚያመሰግኖሽ የሚያመሰግኖሽ የሰማይ መላእክት መላእክት የሚያመሰግኖሽ ሰላም እመቤቴ ሰላም እመቤቴ ሰላም እመቤቴ አምላክ የመረጠሽ አምላክ የመረጠሽ ከሴቶቹ ሁሉ የተባረክሽ ነሽ የተባረክሽ ነሽ ከሴቶቹ ሁሉ የተ